ጤና ይስጥልኝ አርዕስቴ ረዲስን የባኩምን ልርዱ ሰላም ነው እንዴት ዋልሽ? ሄሎ ጤና ይስጥልኝ እ ሰላም ነው? ሄሎ
ጤና ይስጥልኝ ይሰማል ይሰ- ይሰማል። ያው ቅድም እንትን ፒክ ላይ አስገብቼ እሺ እ ሪፖርት ብላልኝ ነበር፣ ግን እስካሁን ብሩ አልገባም።
እሺ ደንበኛችን በዚህ ቁጥር ነው ያስመዘገቡት አዎ አዎ፣
እሺ ሙሉ ስሞትን ይንገሩኝ ዮሐንስ ወንደሰን።
ዮሐንስ ወንደሰን አዎ አዎ፣
እሺ screenshot ልከውልን ነበር ደንበኛችን አዎ ልኬላት ለእሷ reported ብዬዋለሁ፣ እዛ ደውል አለች መልሳ።
እሺ ደንበኛችን ምን ደረጃ ላይ እንዳለ ላረጋግጥልዎት መስመር ላይ ጠብቁኝ እሺ እሺ
መስመር ላይ ያሉ ደንበኛችን አለን አለን አለሁ እየጠበኩሽ ነው።
እሺ ይቅርታ መስመር ላይ ስላስጠበቁ አረ ችግር የለም ችግር የለም እሺ ጉዳዩ ተስተካክሎሎታል ወደ
ገብቶልኛል። ልጮ አዎ አዎ ደንበኛችን ኩክ ብሮትን check ያደርጉ እሺ እሺ እናመሰግናለን ስለደወሉ መልካም ምሽት ይሆንልዎት እሺ ሰላም ወይ